ሄሎ
ሄሎ ሰላም ጤና ይስጥልን ቤስት አብሮ ይስጥልን። ሰላም ነው?
ሰላም ምን ልርዳ?
ትኬት check አድርጊልኝ ብዬ ነው።
እሺ ካሸር ኮዷን ትነግረኛለህ?
እሺ አስራ አራት ሰላሳ አንድ
አስራ አራት ሰላሳ አንድ
ሰባ ዘጠኝ ዜሮ አራት
ቆይ ዘጋው። ሰባ ዘጠኝ ዜሮ አንድ ዜሮ አራት
እሺ ቼክ ሄሎ አቤት እሺ ታርሞልካል። እሺ ያለቁት Okay፣ አ- ጨዋታዎች
አይደለም ካለቁት ውስጥ አዎ።
እ፣ ሌላስ ልገርሽ
እሺ ንገረኝ።
አስራ አራት ሰላሳ ሁለት አስራ አራት ሰላሳ ሁለት
አስራ አንድ ስልሳ ሰባት አስራ አንድ ስልሳ ሰባት እሺ ይሄ ደግሞ ሶስት ጨዋታ ወድቆብሃል። እሺ
እሺ እሺ፣ በቃ አመሰግናለሁ። እሺ እሺ እናመሰግናለን። መልካም